ሄሎ ጤና ይስጥልን ብስት ቤት
ወጪ ዊዝድሮ አላርጌ ነበርና አልገባም። ትናንትና በሳንቲም ውዝድሮ አድርጋ አልገባልህም። እሺ፣ በደወልክበት ቁጥር ነው። ስንት ብር ነው?
ሀያ ሺህ ብር
ዛሬ ነው።
ትናንትና ምሽት አስር ሰዓት ተኩል ነው።
ሀያ ሺህ ብር ሀያ ሺህ ብር ነው ወይስ አስራ ዘጠኝ ሺህ ምናምን ዘጠኝ መቶ ነው።
ሄሎ